አሎ
ስፖርት ነው የምንረዳውት።
ከሁሉ ስፖርት ከካቻ ወደ ሁሉ ስፖርት አዛውረን ነበር እና
እሺ
እንትን አላ ብሎ ሆናል። እናም ደግሞ ዊን ሊያሸንፍ ነውም ነበረ አልተለቀቀም።
እሺ ከካቻ የላከሎትን ቴክስት ስክሪንሻት አድርገው በቴሌግራም ይላኩልን። በዛውም ትኬት ነንበሮትን አንድ ላይ አድርገው ይላኩልን።
ትኬት number ኡ ማለት የተበላውን ነው።
አዎ እሱንና የእንትኑ ካቻ የላከሎትን text ም አንድ ላይ አድርገው ይላኩልን።
እሺ ቴሌግራም ቁጥር ጥያቄ ምልክት አለች። አዎ website ቷ ላይ እዛ ላይ ያገኙናል።
አ- እሺ